ጤና ይስጥልኝ ኢትዮ የበራ መረጃ ማዕከል እባክዎ መልስልዎ አይሰማም ስልክዎት ድምፅ ጾቱን ከፍ ያደርጉ ስኬት ምናምን ብዬሽ ነበር።
ኦኬ ቼክ አድርጊልኝ በልሽኝ ነበር ቆይ አዎ አሁን ቼክ ሰዓት እያልኩ ደርሶብኝ ነው።
ሲስተም አስቸጋሪ ነው እሺ፣ ስልኩ ይሰጥቷል እሺ እ ቀጥታ ነው የምትፈልጊው አይደል የምትፈልጉት አዎ አዎ ኦኬ እሺ እንደዛ ከሆነ በኢትዮጵያ አየር መንገድ አለ በ Fly Dubai አለ
አዎ በ Kenya Airways በኤምሬት አለ በ EgyptAir አለ እና በምን ይመርጣሉ
Ethiopian Airlines ስንት ነው?
Ethiopian Airlines Ethiopian
እ በ Ethiopian Airline ከሆነ ሶስት በ- በረራ አለ በዛ ቀን ውስጥ ሀያ ማታ አራት ሰዓት ከሃምሳ የሚነሳ አለ
አዎ ማታ አዎ ማታ የሚነሳ አለ አራት ሰዓት ከሰላሳ ጠዋት በእነሱ የሚነሳ አለ በእኛ በእኛ አራት ተኩል የሚነሳ አለ ቆይ እኔ በቃ በውስጥ ልግል
እና ሶስት ሰዓት ከአርባ አምስት የሚነሳ አለ የቱን ይመርጣሉ ማታ ሶስት ሶስት አርባ አምስት ችግር የለውም። የማታውን ከሆነ የአስራ ሁለት ሰዓት እዛ እደርሳለሁ። ችግር የለውም።
so የማታውን አዎ ልምረጥሎት የማታ አዎ አዎ እሺ አንድ ደቂቃ እሺ የም እሺ የማታው አራት ሰዓት ማታ- ከሃምሳ የሚነሳ ነው አዎ አ- ወደ ሐሙስ መግቢያ ማለት ነው።
አዎ አዎ ችግር የለውም።
እሺ
እኮ ዋጋው ምናምን እንዴት ነው?
እሺ እም ዋጋ ሰላሳ ሁለት ሺህ አዎ እ?
ቆይ አንዴ ቆይ አንዴ እሺ ይቅርታ ስላቆየሁት የመመለሻውን check እያደረኩለት ስለነበር ነው መ- መመለሻው July አስራ ዘጠኝ አራት ሰዓት ከአስር ላይ ነው የሚ- የሚመለሱት አጠቃላይ price ኡ ደግሞ ሰላሳ ሁለት ሺህ አራት መቶ አርባ ሰባት ብር ነው
ሰላሳ አራት አዎ ከኮሚሽን ውጪ ነው
እነሱ ለክፍያ ይኖራል ማለት ነው።
ክፍያው አዎ
ከሰላሳ አራት ውጪ ሌላ ይኖራል?
እ እ ከሰላሳ አራት ውጪ ይኖራል ሌላ ጭማሪ?
ሰላሳ እ ብር ነው የሚቀንስ አዎ አዎ አለምን እኮ ዋጋው ራሱ በቃ ይሄ ቋሚ ነው ወይስ
O- OK ይሄው ራሱ ይሁን
አይደለም? ሌላ አማራጭ የለውም?
እኮ ሊ- ሊልሽ ሌላ አማራጭ
ዋጋው ትንሽ በዛብኝ፣ ለዛ ነው።
OK እሺ የሚቀንስ ሌሎች አንተ አዎ ቀጠም አዎ። እሺ እሺ አባቴ።
እሺ ዋጋው ሚኒስ የሚቀንስ በኢትዮጵያ ኤርላይንስ
Hello
ይቅርታ አለ check እያረኩሎ ስለነበር ነው የሚቀንስ እያየው እየው ነበር። ዝቅተኛው የዋጋ ነው። ሌላው የሚጨምር ነው እስከ አርባ ሺህ ብር ምናምን ድረስ ያለ የሚጨምር ዋጋ እና ይሄ ነው የሚሻሉት። ዝቅተኛ እሺ በቃ እኮ አቆራረጡ ምናምን እንዴት ነው ታዲያ? መጥቼ ባካለሁ ወይስ እንዲሁ ነው?
አይ እኛ እዚህ እንቆርጥሎታለን እነሱ የፓስፖርቱ ምናምን መረጃ በቴሌግራም ይልኩልን እና በባንክ ከፍለው ትኬቱን ይልኩልናል እኛ የከፈሉበት
በዚህ ቁጥር ነው ቴሌግራም ያለው?
ቴሌግራም እኛ ያ የአንቺ ስልክ ቁጥር የእሱን ስልክ ቁጥር ይልኩልንና እንልክሎታለን።
አሃ።
በዛ ቴሌግራም የከፈትኩበት ቁጥር ግን ይሄ አይደለማ፣ የኔ ሌላ ነው።
እሺ ንገሪኝ፣ ችግር ችግር የለም።
ቆይ እሺ አንዴ ላውቅ።
እሺ እሺ ዜሮ ዘጠኝ
ዜሮ ዘጠኝ አይደለም plus ዘጠና ሰባት OK ስንት ስልሳ ሰባት plus ዘጠና ሰባት OK plus ዘጠና ሰባት አምሳ ሀምሳ ስልሳ ሁለት ስልሳ ሁለት ሰላሳ ሰላሳ ዘጠና ስድስት ዘጠና ስድስት አምስት መጨረሻው።
አምስት መጨረሻው አዎ የዱባይ ስልክ ነው።
እሺ እሺ እሺ ከወጣልህ በዚህኛው ላይ እንትን በልና እልክልሃለሁ። እና አሁን ቀኑ ምናምን በዚሁ ነው ስትነግረኝ ደግሜ ነው የምደውለው።
ምን አሉኝ አልሰማሁትም አንዴ ቀኑ ምናምን በቃ የዛን ዓርብ ሮብ ነው አይደል? ማታ አራት ሰዓት አዎ ቀደም ብለው ከአንድ ሰዓት ተ- ተኩል በ- ከሶስት ሰዓት በፊት ይገኙ